Sarah name is Tazes.
ሄሎ ወይ የምረት ነው የምልታዘዝ።
መሲ ሰባ ሰላሳ አንድ አስራ አንድ ኦርደር ነበር።
እሺ ምን ሆነበት?
ፒዛ ባግ ስለሌለኝ ሰመረ ደግሞ ፒዛ ባግ አለ ሁለት አስገቢለት ነበር።
ድራይቨር እንደማናቀያይር ታውቃላችሁ። አቁመናል እንደዛ ሳይሆን ፒዛ ሀት ብርም አለ እሱን እሰራዋለሁ እያለ እኮ እነግርለታለሁ ለዲስፓቸር ይክፈትልኝና እንደዛ ነው የማደርገው። እሺ ለዲስፓች ንገሪለት ሰመረ አበበ ብለሽ ሰመር አበበ ብር ፒዛ ባግም አለኝ አለ። እሺ ብሯ አዎ አዎ
ፌቢዬ